ሰላም ጤና ይስጥ ሰላም ነው አብሮ ይስጥልኝ። ምን ነበር?
ጆሲ ነኝ ካዞ እንትን ነበረ virtual game እሺ የቁጥር የ keno bingo እሺ አ- አለቅላቸው እያለ ረዥም ሰዓት የአንድ ሰዓት በፊት ነበረ ትንሽ አውቀናል።
system የተስተካከለ ነው?
አዎ የተስተካከለ ነው። እሺ አንተ ጋር ብቻ ሲሆን ሌሎችም እንትን ያስቸግራል።
እና ይስተካከላል።
እየሰሩ ይቆዩ ዝም ብለው ወይ ይሰ- አዎ ይችላል።
okay።
ይቀንሳል ማለት ነው።
እሺ፣ እሺ።